ሁለት አስራ ሁለት ስልሳ አራት ነው። አስራ ሁለት አስራ ሁለት ስልሳ አራት
hello hello
ምንድን ነው? hello ተነስልኝ።
እ አብሮ ይስጥልን
ሰላም ነው?
እ
እንዴት ነው?
ሰላም ነው
አለን አለን።
ማን ልበል?
ምንድን ነው በአግባቡ መልስ የማትሰጣቸው? መርካቶ የወሰድከውን ዕቃ የምን ዕቃ
መርካቶ የወሰድከው ዕቃ የምን መርካቶ ዕቃ እ?
ማን አንተ? ድምፁን ዝጋ።
የጫንከውን ዕቃ ነዋ።
እ?
ከደህንነት ቢሮ ነው የምደውልህ።
ምንድን ከደህንነት ቢሮ ነው የምደውልህ።
ከደህንነት ቢሮ ቢሆን እኔ የጫንኩትን ዕቃ አይተሃል?
አዎ መጣለሁ ያለበት መጣለሁ። ቢሮም ከሆነ እሺ።
hello
hello አሎ አሎ
ወይ hello የት hello።
እንምጣለህ?
መርካቶ እ?
እዛው መርካቶ መርካቶ እዛው።
ምን ጋር ምን ጋር እንምጣለህ?
የቱ ጋር ይሻላል እ?
ባባ? የቱ ጋር እ?
ይሻላል? አይ ራሴ እመጣልሃለሁ።
አንተ ተው።
የት ይሻልሃል?
አይ ራሴ አንተ ቢሮ እመጣልሃለሁ።
የሌለ ደህንነት ነህ እንዴ?